ሄሎ ሄሎ ጤና ይስጥልኝ ጉዜ ደውለውልን ነበር አይደለ? ቲማቲም አልደረሰኝም ብለው። okay አጠቃላይ 15 ኪሎ ያዘዙበት ነው። okay ዛሬ driver ይዞ ወጥቶሎታል፣ ይረከባሉ እቃ
መስሪያ ቤት ነበር ያዘዝነው። ከመስሪያ ቤት ወጣሁኝ።
okay እሺ፣ የ driver ስልክ ልስጦት፣ ምናልባት አሁን እዛ አካባቢ ከሆነ ይደውሉለታል።
እሺ ስጠኝ ስልኩ።
0902 እሺ ቆይ ውድ ያጅል ዜሮ ዘጠኝ ዜሮ ሁለት 52 እ 52 ሀምሳ ሁለት 75 ሰባ አምስት 31 ሰላሳ አንድ አ- አሉላ ይባላል። ይደውሉለት።
እሺ እሺ መልካም ቀን።
እሺ አመሰግናለሁ።